የሚታወቃሉት ነው። ስለዚህ ስለዚህ በቃ እናንተ ይመክሉታል። ልጅ መገዛበረበት ነው
hello ጤና ይስጥልኝ።
አብሮ ይስጥልኝ።
ከቺፕቺፕ ነው የደወልኩለት።
እሺ ቺፕ ቺፕ እ፣ ቀን ላይ የካሮት quality ብለው ደውለውልን ነበር አደለ? አምስት ኪሎ አ አ ልክ ነው። ደውለን ነበር።
እሺ፣ አምስት ኪሎን ነገ ላስልክሎት ነበር እና የት ነው ይመጣሉት? ነገ የት ይምጣላችሁ?
ሄሎ ሄሎ ንጹህ ነው ካሮቱ እ፣ ምን አሉኝ?
ንጹህ ነው ምን የምታመጣው ካሮት አምስት ኪሎ ቅያሪ ልንልክሎት ነበር።
እኮ ንጹህ ነው የምታመጣው warehouse ላይ ሄጄ check አላደረኩትም እኔ ግን ንጹህ ነው የሚሆነው።
አ ካልሆነ ገባ ትላንትም ዝም ብለው ተቀብለው ነው ችግር የለውም። ነገ ያዩትና ካልሆነ በቃ ብሩ refund እናደርጋለን።
መጣው እ?
ስንት ሰዓት ላይ ነው የምትመጡት?
የሚደርሱበትን ሰዓት እንኳን አላውቅም፣ ግን እኔ location ልሞላሎት ነው ነገ የሚመጣበትን ቦታ።
እሺ የት ይምጣላችሁ ነገ?
ቤተል ቤተል አዋሽ ባንክ okay እሺ፣ በቃ እቅፍ ችግር ብሎ የለውም።
እቅፍ እንዳለ አ በቃ ያውቁታል። ባጃጅ ችግር የለውም።
ጣቢያ እንትን አጠገብ አለ። ሶስተኛው ቤት ፖሊስ ጣቢያ አጠገብ።
በቃ እሺ፣ product ኡን እ፣ ይመልሱታል ወይስ መልሶታል?
አ አይ ይመለሳል እንዴ በቃ ይመልሱት፣ ችግር የለውም። እሺ፣ እሺ፣ መልካም እሺ።
እሺ thank you